ገለል በልና ገለል አርጋችሁ ገለል በልና ገለል አርጋችሁ ወደ መጡበት ወደ አገራችሁ ውሽልሽል ነው ውሽልሽል ነው አልጠበቀ መርቁ ማዊ ለቅለቅ በሮቹ ማይራቁ ይመጡ የለም ወይ ሲሸታቸው ምርኩ አሻፈረኝ ባይ አልዳኝም ባይ በየጎራው ላይ ወንድሙን ሲገሉበት ወንድሙ ካልከፋው ደጁ ረዱለት ደሙ እንዲከረፋው ወንድም የሌለው ሰው የጎመን አገዳ ወገኑን አይጠቅም ጠላቱን አይጎዳ አሻፈረኝ ባይ አልዳኝም ባይ በየጎራው ላይ ዱብ ዱብ ባይ እንዳዳል ጊደር ሜዳውን አልፎ ተራራውን አልፎ ገዳይ ከመንደር ብሳና ሞኙ ወርካ ሞኙ ሳያብብ ያፈራል። ወንድ ልጅ ቆራጥ ነው ሲሞት ይፎክራል። አሻፈረኝ ባይ አልዳኝም ባይ በየጎራው ላይ ኧረ ፋኖ ፋኖ ፋኖ ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሉ የሚሸኝ እንግዳ የፋኖ መነሽር ሙኒት ሙኒት ያለ ልባት በላ ያለ ኩላሊት ፋኖ ፋኖ አለችኝ ፊንን ያርጋትና ተኳሹ መራዡ ማለቷ ቀረና የጥይቱ እረኛ ያሞራው ቀላቢ ማን ይታጠቀዋል? ፋኑ ያንተ ሱሪ ባለቁምጣ ሱሪ ተኩሱ መከረኛ ያለ ሰዓት መጥቶ አስመታው መጋኛ። ይህ ነው ወይ ጀግና የፋኑ አመፀኛ አስቀምጦ ገዳይ እማኝና ዳኛ ፋኖ አገሩ ገባ ሳይሰናበተኝ እሸኘው ነበረ ምንም ቢታክተኝ የጫካው ፋኖ የውድማው መናኝ የጫካው ፋኖ የውድማው መናኝ እኔንም ከፋኝ የት እንገናኝ ብረት የማለችኝ ተኩሰኝ ተኩሰኝ እኔንም ይለኛል ተናገር ተናገር ልቤ ያስባል ተንኮል አፌም ባይናገር የበረሃው አሽከር የዱሩ መናኝ ገደሉት መሰለኝ ደሙ ከረፋኝ